አረጋጊኝ። ሄሎ
አቤት
አሁን ደውሎ ነበር ፕሪንስቶንስ እ
ምን- ምን አሉኝ?
አዎ ደውዬ ነበር።
እሺ
የሆነ እንትን ፈልጌ ነው።
ምን ሄሎ